hello hello ሰላም ነው? hello
አይሰማም?
አሁን ይሰማል። ሰላም ነው? እንዴት ናት?
እግዚአብሔር ይመስገን። እንደው ዩቲዩብ ነው።
አዎ አዎ፣ ገባኝ።
okay አስገብቻለሁ እኮ ብር አስገብቼ ነበረ እና ቴሌግራም ላይ አይሰራም የላችሁም? አዎ አይ ቴሌግራም ላይ የለም።
የኦንላይን ተማሪ ነው የአካል አዎ የ online
okay ብዙ ሰው በዛ ነው እያስገባልን ያለው በእንትኑ ነው እየላከልን ያለው ቢን በነሳ በሚለው ነው ያስገቡት አዎ ቢኒያም መለሰ በሚል አስገብቻለሁ። ግን ቴሌግራም ላይ እንትኑ ልልከው ብዬ ደረሰኙ ቴሌግራም ላይ በዛ ስልክ የለም።
ቴሌግራም ያው ትንሽ ሊሞክሩት ይችላሉ። ካልሆነ screenshot ችግር የለውም እኮ screenshot አድርጌ ልልከው ስል ቴሌግራም ላይ የለም
ኦኬ እንሞክራለን። እሺ
እኮ ይሄን ስልክ በዛ- እንትን በዋትሳፕ ልክ ያለው ሲጨንቀኝ አዎ፣ ዶትንም ይላኩልን በዛው ልክ ያለው ሁሉም ነገር
በቃ እሺ ከሰራሉት በመሀል በቴሌግራም ይላኩልን ችግር የለውም
ኖ ኖ ቴሌግራም ነው የሚለኝ። ይሄን ስልክ ይሄ ስልሳ መጨረሻው የለም ነው የሚለኝ። ቴሌግራም ላይ ኦኬ እሺ የለም።
በሌላ ሰው ይሞክራል ግን ደግሞ ማስተላለፍ WhatsApp ልክ ያለው
እናመሰግናለን። መጋቢት online class የሚጀምረው ሳምንት አላ
መጋቢት አስራ
አስራ ስድስት
okay ዛሬ ሁለት ሳምንት አካባቢ ማለት ነው።
አዎ አዎ።
እሺ